ሄሎ ሰላም ጤና ይስጥልኝ ቤስት ቤት ሰላም እንዴት ነሽ?
እግዚአብሔር ይመስገን።
አለን አለን። የእኔ አካውንት ላይ ማስተካከል ይፈልጋል።
ምን ይልሃል?
አማርኛ ነው English ምናምን አያርግ ይላል።
እ ማ- ቴሌግራም ላይ አውርተህን ነበረ?
አዎ
እሺ ማን ነበረ ስምህ?
እ ስሜ ክርስቲያን የቴሌግራም ስምክ ማን ነው?
አህመድ።
አህመድ አሁን ደውልልኝ ብዬክ ነው አይደለ?
አዎ ቆይ እሺ አንዴ አባ እሺ አዎ ይኸውልህ አህመድ እ አንድ ሺህ January አንድ ረቡዕ ምናምን ያልካው የጻፍከው አለ አይደለም?
እ ይሄ date of birth የሚለው ላይ የጻፍከው ነገር አለ አይደለም?
የት
ሄሎ ይሰማል?
ቴሌግራም ላይ አሁን ደውልልኝ ብዬክ ነው አይደለም?
አዎ
እሺ እ እስኪ ቤስት ቤት ቁጥርህን ንገረኝ።
ዜሮ ዘጠኝ እሺ
ዜሮ ዘጠኝ እ ሰማንያ አምስት
ሰማንያ አምስት አይደለም ዜሮ ዘጠኝ አርባ ሶስት አርባ ሶስት ነው እሺ ሰማንያ አምስት ቤት ያንተ አይደለም?
ዜሮ ዘጠኝ አርባ ሶስት አርባ ሶስት
እሺ ምንድን ነው የሚል? አይ በቃ ይቅርታ ከሌላ ሰው ጋር ተመሳስለህብኝ ነው። ምንድን ነው የሚልክ? እስኪ ንገረኝ።
እ አማርኛ ቀይ አማርኛ ቀይር ምናምን ይላል። እኔ ቴሌግራም እያወራ ነው ነበር።
እስኪ እሺ ንገረኝ። ዜሮ ዘጠኝ
አርባ ሶስት አርባ ሶስት እሺ
አስራ ዘጠኝ እህ
ሰላሳ ስምንት
እኮ እኔ ነበርኩኝ እኮ ሳወራክ የነበረው አዎ እና እ ምንም እኮ እያልክ date of birth የሚለው የላክልኝ ፎቶ አለ አይደለ?
አዎ እሱ ላይ date of birth የሚለው ላይ ትክክል በአማርኛ ነው የጻፍከው እንጂ በእንግሊዝኛ አይደለም።
አዎ ለዛ ነው እያስገባልክ ያልሆነው። ለዛ ነው በእንግሊዝኛ ጻፈው። እሺ ደግሞ አንድ ሺህ January የሚባል የለም። እሺ
እሺ እሺ እሺ እዛ እዛ እንግሊዝ ላርጋ
እ እ እዛ እንግሊዝኛ ላርግ
ምን አልከኝ ጌቴ?
እንግሊዝኛ ላርግ ወይ እዛ ጋር አዎ በእንግሊዝኛ አድርግና ሞክረው እሺ፣ እንጂ በአማርኛ አይቀበሉህም።
እምቢ ይላል እኮ የአካውንት ውስጥ ሲያስገባው እ
እ እምቢ ይላል። አይ አይ account ውስጥ ሳይሆን setting ውስጥ ግባና language የሚለው ላይ እንግሊዘኛን ምረጥለት።
እሺ እሺ አባዬ ዮፍላቭ